hello
hello፣ አቤት አቤት ሰላም ጤና ይስጥልን።
አብሮ ስልን ከ Stanford Kids ነው የምደውለው። ይዲዲ እባላለሁ።
እ Stanford Kids ፌስቡክ ላይ የልጆች የሮቦቲክስ ስልጠና በሚል advertisement አችን አይተው ስልክዎትን አስቀምጠውልን ነበረ።
okay okay እ
okay፣ አዲስ አበባ ውስጥ ነው የሚገኙት እርሶ?
አ አ
ኢብራሂም ይላል user name ሳይሆን የር- የእርሶ ስልክ ስም ነው አይደለም?
አ
እሺ አራት አመት እስከ አስራ ሰባት አመት ላሉ ልጆች የሚሰጥ ስልጠና ነው። የልጆቹ እድሜ በዛ ክልል ውስጥ ነው
አ የት አካባቢ ነው ግን የት የት አካባቢ ነው የሚገኘው?
የምንገኘው። ሶስት center ላይ ነው። አንደኛው ብስራተ ገብርኤል አዶት ህንጻ ላይ፣ እም ሁለተኛው ሰሚት እ፣ ፀሐይ real estate ጋር የሚገኘው አዲስ አፍሪካ convention center ላይ፣
እም
ሶስተኛ መስቀል አደባባይ እ፣ ጁቬንቱስ ክለብ ላይ።
እሺ ቤተሰብ ጋር ላውራና መ- እደውላለሁ።
እሺ ይቻላል።
እሺ